ሄሎ
ኦ ሄሎ ጤና ይስጥልን።
አብራሱን
በቴሌግራም ስልክ ልከህልኝ ነበር ትላንትና። ከውዳ vehicle manufacturing ነው የምደውልልክ።
አባ ስልክ ቁጥር አዎ ትላንትና ልከህልኝ ነበር በቴሌግራም።
አ
እሺ እ ስለ ባጃጁ info ነው ወይስ ልገዛ አስበክ ነው?
አይ ለመጠየቅ ፈልጌ ነው።
እሺ።
ምንዛን ትላንት እሺ አሁን ገበያ ላይ ያቀረብነው S one እና S two ነው። ስለ እሱ information ደርሷል?
ሰምቻለሁ ግን እንትን ዋጋው ምናምን እንዴት ነው? በስንት ነው እንትን ያለው?
እሺ ከዚህ በፊት ደውለህ ነበር?
አልነበርኩም በእንትን በ- ሌላው ሰው ላይ ነው የሰማሁት።
okay። እሺ የት ነው የት ነው አካባቢው?
እንዴ
እ አርሲ አሰላ
አሰላ ነክ?
አ
እሺ እና እዛ agent ኦች ስላሉ እነሱ ጋር ላገናኝክ ስልክ ላክልክ። S one እና S two ነው የፈለከው?
አ S one እና S two ነው የፈለከው?
እሷን
S one ን ነው የፈለከው?
አ
እሺ እና agent ኦች ስላሉ እዛ እንትን ስልክ ቁጥር ላክልክ። በዚህ አው በቃ በዛው ላክልኝና እ ያለ ያለ
እሺ ስምን ማን ልበል?
ስሜ
ማን ደሜ
ሰሜ? እሺ እሺ እልክልሃለሁ በቃ።
አየሽ በጣም ሰገ እሺ መልካም ቀን።